ይስጥልኝ። እባክዎትን ለብሰው
hello አቤት። ጤና ይስጥልኝ። እባክዎትን ለብሰው
ቴሌ ብር ለመጠቀም ፈልጌ ነበር።
ቴሌ ብር አዎ እስኪ ዘጠኝ ዘጠና አራት ደውለው ጠይቋቸው፣ ወይም ደግሞ መቶ ሀያ ሰባት ላይ ደውለው ጠይቋቸው።
ምን አለው?
ቴሌ ብር ከፈለጉ ማስተካከራል CBE ብርስ እ CBE ብር ምን አሉኝ ሲዲ ብር ሲዲ ብር እኮ ቴሌ ብር መቶ ሀያ ሰባት ላይ ነው። ይሄ ቴሌ ቤንዚየም አገልግሎት ነው።
እሺ ይኸኛውን ለመጠቀም ፈልጌ ነው።
ይሄ እሺ ቴሌቪዥን ጌም ይባላል። እድሎትን የሞክሩና ጥያቄና መልስ የያዘ ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይላኩና እም፣
ሶስት ቁጥር ላይ ለመጫወት የሚላለ እሱን ሲላኩት እድሎትን ይሞክሩና ጥያቄና መልስ ያመጣሉታል። አንድ ቁጥርን እየነኩ እድሎትን ይሞክሩ
እሺ ኮከብ ዘጠኝ ዘማ- ሰማንያ አምስት መንሰላል አድርገው ይልካሉ። እሺ ከዛን ሶስት ቁጥርን ይነካሉ። ከለኩ በኋላ ይመጣሉታል። አንድ ሁለት እያለ ዘርዘር ሶስትን ይነካሉ። ከዛ በኋላ አንድ ቁጥርን ባሉት እየደጋገሙ
እሺ